ሄሎ
ሄሎ አቤት ሄሎ አቤት ሰላም ከችፕችፕ ነበር እንደውልሎት እሺ ይሰማል አ
ከችፕችፕ ነው የምደውልሎት እሺ እመቤት ሰማሁሽ ወይ
እ፣ ይቅርታ እ፣ fail ያደረገ order ነበሩት እና refund ልናደርግሎት ስለሆነ ይሄኛው ስልክ አይሰራም ሌላ account የምንድን ነው fail ይነኩና- ያደረገው
እ የምንድን ነው የምንድን ነው የቆየ
አዎ የቆየ ነው
okay እሺ ዜሮ ዘጠኝ ሀምሳ ቴሌብር የፈለግሽው
አዎ እሺ
እሺ ዜሮ ዘጠኝ ሀምሳ ሁለት
እሺ ዜሮ ዜሮ እሺ ዜሮ ዜሮ
እሺ ዘጠና ዘጠኝ አዎ ትናንት ሊዲያ ሊዲያ ሆኖ ቪዲዮ ነው አዎ እሺ ሪፈንድ እናደርግሎታለን እሺ ስንት ብር ነው እንድቀበላችሁ ስንት ብር ነው መቤት
እሺ ቃ- እሺ ቅርታ እንዴ የሊዲያ ዜሮ ዘጠኝ አንድ ደውል ምንድን ነው አስራ ሶስት order ያደረጉት ስኳር ነው fail ያደረገው
ይሄ የሆነ ቀን ትላንት በፊት ምናምን ነው
አዎ አዎ
okay አይመጣልንም ስኳሩ እ? አይመጣም
fail አድርጓል እሱም
okay ያው ቁምጥሽ ይቆራረጣል በቃ እሺ
እሺ መልካም እሺ እሺ